ሄሎ ሰላም ጤና ይስጥልኝ ሚስት ቤት
አብሮ ስጠለስ እንዴት ነው?
እግዚአብሔር ይመስገን ሰላም ነው።
አለን አለን። አንድ አንድ ቀይና አንድ ፖስት ካል ምላሽ የለው
እ እስቲ cashier code ኡን ንገረኝ እስቲ።
cashier code አዎ አስራ አራት አሀ
አስራ ዘጠኝ አሀ አስራ አምስት ሰባት
I think አንድ ቁጥር ይጎሏል መሰለኝ። አስራ አራት አዎ።
አስራ ዘጠኝ አስራ አምስት እ
ብሎ ሰባ ነው ወይስ ሰባት ነው?
ሰባ አ- አስራ አምስት ሰባ አንድ ሰባ አንድ አ
እሺ። ያው አሁን ገብቶልሃል። እሺ አባ check አድርገው።
እሺ።
እሺ አባቴ መልካም ቀን።